ጤና ይስጥልኝ ሁሉ ስፖርት ባኮ ምንድን ነው?
አሁን ከአስር ቀን በፊት ተ- ተበላሽቶብኝ ሁሉ ስፖርት ላይ ሪፖርት አድርጌ ነበር። ቴሌግራም ነው በስልክም ደውዬ።
በዚህ ስልክ ነው?
አዎ በዚህ ስልክ እስካሁን ድረስ ምንም ምላሽ አትሰጡም። በዛ ላይ ተገቢ ምላሽ አትሰጡም።
ስራውን አዎ
ኢንቫሊድ ወክል የሚለውን ነው።
ኢንቫሊድ ቶክን ይላል። ከአስር ቀን በሁለት ሳምንት ሊሆነው ነው።
ያው አዲስ የዋሌድ ወይ- ኢሹ አንዳንድ ጊዜ ቀናት ይፈጃል። ለዛ ነው።
አስራ አምስት አዎ ከዛ በላይም ሊፈጅ ይይዛል። ዋሌድ ኢሹ እኮ ያለኝን ለምን ማውጣት አልችልም? ወደ ቴሌብር አትልኩልኝ?
ያው እንደምናየው አይቲ ዲፓርትመንት ናቸው። ድጋሜ ይዩትና የሚሉንን አይተን እናሳውቆታለን።
ሁሌ እንደዚህ በጣም ነው የምታሳዝነው።
እሺ ደንበ